ጤና ይስጥልን። ማድሪክ በርገር
ቦሌ ሚካኤል ነበር የፈለኩት። ሻወርማ ይኖራችኋል እንዴ? ሻወርማ ይኖራችኋል?
አለን። አዎ
የዶሮ ማለት ነው።
አዎ፣ የዶሮ አለ፣ የእንትን አለ፣ የሚት አለ፣ የአትክልት አለ።
እ ምን ይብላ አቦሻ? ሌላ የዶሮ ይሆናል። በቃ እሺ፣ የዶሮ ነው። ግን እዚህ ቦሌ ሚካኤል እግረኛ ድልድይ መሻገሪያው ጋር አለ።
እሺ፣
Delivery ታደርጉልኛላችሁ?
እሺ። አንድ ነው አንድ chicken burrito።
አዎ፣ አንድ special ኡን አንድ ላክ።
special ኡ ከሆነ meat and chicken burrito with cheese ወይ ደግሞ chicken burrito with cheese ነው special ከሆነ ማለት ነው።
Okay
ስለዚህ የትኛውን ላድርግልሽ?
በቃ የቤቱ special የምትሆን አንድ ላይ ነው።
የቤቱ special ከሆነ meat አለው፣ chicken አለው፣ cheese አለው፣ አቮካዶ አለው። ሂሳቡ ሰባት መቶ ሀምሳ አምስት ብር ነው።
ዋጋው ሀምሳ አምስት ብር።
አ
normal ኡ ከሆነ
normal ኡ ከሆነ አራት መቶ ዘጠና አምስት ብር ነው ለ chicken ብቻ ማለት ነው።
እ እ ስንት አልሽኝ?
ለ chicken ብቻ አራት መቶ ዘጠና አምስት ብር
እሺ ቆይ አንድ መልሼ እደውልልሻለሁ።
መልሰሽ ደውዪ። እሺ